ነው መውጫ የሆነ
አቤት hello፣ ጤና ላይ
አቤት።
ችፕችፕ ነበር የምንደውልዎት። እ ቀይ ስር order አድርገው ነው ዛሬ የሚመጣ። ቀይ ስር order አድርገው ነበር ዛሬ የሚመጣ።
okay እሺ።
እዛው መላክ አልቻልንም፣ መንገድ ዝግ ስለሆነ። ለመቼ እንላክሎት?
ሰላም አንግል እንግዲህ ነገ ወዲያ ዝግ ነው።
እ ለእሑድ እንላክሎት? መረከብ ይችላሉ?
አዎ አዎ እንችላለን።
በቃ እሑድ እንልክልዎታለን።
እሺ እሺ፣ መልካም ቀን።